ሄሎ ማን ነው?
አለን አለን አለም ብሩኬ ነው ፍፄ?
እግሩ ጋር ነው።
እሺ እንትን ስዩም ከአዳማ እሺ እቺ ሶፍቷን ለመጫን ነበረ ሀሿን ማለት ነው ምን ብሎ ነው?
እ ስፖርት ላይ ቨርቹዋል ቤቶች ነበር ያሉን እሺ እና እ ከብሩኬ ጋር አውርተን ነበር እንትን ለማድረግ ማለት ነው እ እሺ ስፖርቱን ትራንስፈር ለመድረግ አድርግልህ ላገናኘ እሱ እሱ ላገናኘ
አለ እሱ አላ ይቻላል አዎ።
ሄሎ ብሩኬ ወይስ እንዴት ኤርሚ ነሽ?
ነህ?
አማን ነው? አዎ ኤርሚ ነኝ።
ወይ ኤርሚ እንዴት ነህ?
አማን ነዋ።
አለን አለን።
አለሁልሽ አባ።
እሺ ኤርሚ
ስፖርቷን ካሸሯን እንጫናት እንዴ?
እ፣ ስፖርቱ ይከፈትልህ አሁን ላስከፍትልህ። አ።
አዎ እሺ አስችል።
እንትን ጻፍልኝ shop name ኡን ያለበትን የ shop አካባቢ
okay ከየ shop ኡን አካባቢ ልጻፍልሽ።
የ shop ኦቹን አካባቢ በሁሉም ነው የሚከፈትልህ። አንድ ብቻ እንፈልገው ለጊዜው በሁሉም ነው አረ።
እኮ በቃ ጻፋቸው። shop ሰፈሩ ማለት ነው።
እሺ shop name እነዚህ። እሺ እሺ